ሰላምታ ይስጥልን። አቶ አብርሃም ባሳሉ hello፣ ይሰማል?
ምን አልሽኝ? እናት አቶ አብርሃም
አቤት።
ከ We Plus Solution የ transportation ድርጅት ነው የደወልኩት።
እሺ እ፣ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው። እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል እ እየነዳሁ ነው ግን ምንም አልተሰማሁም።
እሺ፣ ትንሽ ቆይቼ ልደውል።
እሺ እሺ፣ ና።
መልስ ይደውላሉ። እሺ